እየመጣሁ ነው።
አንዳንድ ቀንማ አንዳንድ ቀንማ አንዳንድ ቀንማ ቢያሰኝሽ ውሽማ አንዳንድ ቀንማ አንዳንድ ቀንማ አንዳንድ ቀንማ ሰለቸኝ ውሽማ አንዳንድ ቀንማ አንዳንድ ቀንማ በመርካቶ ፒያሳ ስትያገኝ አገኝ ደንጋረም በአራት ኪሎ እምቦሌ ስትያገኝ አገኝ ካሰኘኝ በቸርቸር ጎዳናም ስትያገኝ አገኝ ደንጋረም ጅባ አህያ ለምዷል እኔ አንቺን አርገኝ አቤት አቤት ጉለሌ ዛፍ እንጅና በቅልም ገብስ ጉለሌ ዛፍ እንጅና በቅልም ገብስ መስረቄን አንተው እስኪያዝ ድረስ አንዳንድ ቀንማ አንዳንድ ቀንማ አረቴ አንቺ ልጅ መስረቅ ትወጃለሽ ገንዘቤን አረቴ አንቺ ሰው መስጠት ትወጃለሽ ንብረቴን ግልብጥ አርገሽ ሰተሽ ምን በልተሽ ታወድራለሽ ያው አቤት አቤት ከባል ከውሽሜ ማን ያገለግላል? ከባል ከውሽሜ ማን ያገለግላል? ማገልገሉንማ ባል ያገለግላል። አጥር ዘሎ ሲል ውሽሜ ደስ ይላል።
አንዳንድ ቀንማ አንዳንድ ቀንማ እሜቴን አሟቸው ቡና አሰኝቷቸው ካሰኘኝ ቆንጂቴን አሟቸው ቡና አሰኝቷቸው ካሰኘኝ ቢልምም ባይልምም ሸከሸኩላቸው አንተ ልጅ አንተ ልጅ አንተ ልጅ አሙሃል አቤት።
አንተ ልጅ አንተ ልጅ አንተ ልጅ አሙሃል ከመደብ ላይ ቁሞ አይደግምም ይሉሃል እየው ደህና ደንየው ደኒባ ደንየው ደኒባ አረላይ ሳምሜ ሞት አዲስ አበባ አረላታ መግብ ሞት አዲስ አበባ አረ ደኔ ደኔ ደኔ አረ ደኔ ደኔ ደኔ ወይ አዲስ አበባ ደኔ ወይ አራዳ ሆይ ደኔ አገርም እንደ ሰው ደኔ ይናፈቃል ሆይ ደኔ አዲስ አበባ ሆኖ ደኔ ይታያል ውልቂጤ ደኔ በአንቺ በኩል ያለው ደኔ ተቃጠለ ቂጤ ቅጥል አረነስ ካሳነሽ አለምነሽ ካሳነሽ አጽዱ
በዝነት መይና ተጭነው ሲሄዱ የዘመዳቸው ቤት ጠፍቷቸው መንገዱ
አለምነሽ ካሳነሽ እንዲያ አለምነሽ ካሳነሽ አጽዱ
በዝነት መይና ተጭነው ሲሄዱ
የዘመዳቸው ቤት ጠፍቷቸው መንገዱ
አላየሽው ወይን የትልቁን ቁል መኪና
በረዥሙ መንገድ በአውራ ጎዳና ጭሱ
ሰው ሰው ገባ ሶጣ ደንየው ደኔባ ደንየው ደኔባ ደንየው ደኔባ አረላይ ታምሜ ሞት አዲስ አበባ አረላታምሜ ሞት አዲስ አበባ አረ ደኔ ደኔ ደኔ አረ ደኔ ደኔ ደኔ አሜሪካ ሄድኩኝ ደኔ ሞፈር ተሸክሜ ደኔ በሳቅ ሊፈነዳ ደኔ ክሊንተን ወንድሜ ደኔ አለምነሽ ካሳነሽ ደኔ ያመጡብን ጣጣ ደኔ ከታች ቦለል ብለው ደኔ ከላይ ጭሱ ወጣ ደኔ አለምነሽ ካሳነሽ እንዲያ አለምነሽ ካሳነሽ አጽዱ
በዝነት መሪና ተጭነው ሲሄዱ
የዘመዳቸው ቤት ጠፍቷቸው መንገዱ
አለምነሽ ካሳነሽ አለምነሽ ካሳነሽ አጽዱ
በዝነት መሪና ተጭነው ሲሄዱ
የዘመዳቸው ቤት ጠፍቷቸው መንገዱ
አላየሽው ወይን የትልቁን መኪና
በረዥሙ መንገድ በአውራ ጎዳና ጭሱ